ሄሎ ማቲያስ፣ ሄሎ ሄሎ ማቲያስ፣
ወይ ወይ እ፣ ትላንት መድኃኒት የምትባል ከስተመር ቻችን አይ እሺ።
አውጥተህላት ነበር አይደል?
በመ- እኛ አውጥተህላት ነበር አይደለ?
ምናምን እያለ እኔ ትናንት ተርተር አልሄድኩም።
ገባሽ? እዛ ታመነን እኮ ስጠይቀው በእኔ ማቲያስ ነው ያወጣው እኮ ነው የሚለው።
አዎ ቸርችል ብቻ ነው መድኃኒት። እሷ ልደታ እኮ ነች።
እሺ በቃ እንደዛ አድርጊ። ሌላ በ return ወጦ ነው ዛሬ
ዛሬ አልወጣም። ኧረ መድኃኒት ቢል አልወጣም።
እሺ አ- በቃ። አይ ምናልባት ደግሞ የደወልኩልሽ ኧረ ፈረንሳይ ምናምን ካለሽ እ?
ሌላ ዘ- ፈረንሳይ ምናምን ነን እኛ።
እሺ አልወጣም። ታዲያ የመድኃኒት order እንትን ጋር ደውዪለት፣ ሰለሞን ጋር ደውዪለት እና የሆነ ሴት ሾፌር ናት፣ እሷ ናት ዛሬ ይዘህ የምወጣው። ደውዪላታለሁ።
እሺ እሱ በቃ